ሄሎ
ጤና ይስጥልን ደንበኛችን የኔትወርክ ችግር ነው ተቆረጠ እኛ አይደለሁም ምሳኝና እሺ ምንድን የሆነባቸው ድረስ ናቸው ማሽኑ ተበላሸ በቃ ጊዜው ምን እንደሆነ አውቅ የለም እየሰሩበት ነው ማለት ነው ቁሟል ቁሟል አዎ።
ሙሉ ስማቸውም አልበል
የማንን ስም የባለቤቱ አ የእርሱን ይግሩን የባለቤቱ አልወቁለኛችን
ከበደ መስላሉ
አሉ ከበደ?
አሉ ከበደ ከበደ ነው።
ብለሽ ያዥ። ከበደ እሺ፣ ልዩ ከበደ ቦታ-
እ ልዩ ቦታ
ሄሎ
ቤቱ የሚገኝበት ልዩ
ጎፋ ካምፕ ጎፋ ካምፕ ስልክ ቁጥር ሰው የደወሉበት ልመት ግን አይ አይ፣ ይገሩን እሺ ዜሮ ዘጠኝ አስራ አንድ እሺ
ዜሮ አራት እሺ ስልሳ ስምንት አምሳ ሁለት
ሰባት ስልሳ ስምንት ሀምሳ ሁለት አዎ
እሺ መዝግቤ ወደ የሚመለከተው አካል አስተላለፍ ያለው ሌላ የምረዳዎት ነገር አለ ከዚህ ውጪ የለም የለም
እሺ